hello ጤና ይስጥልን ቤተሰቤ
እንትን ነበር እና በ voucher የሚላከው እንዴት ነው? ከሰው ላይ deposit ይሆናል?
እንዴት እንደሚላክ ነው ማወቅ የፈለግከው?
ኮድ ይጠይቀኛል። ኮዱ ምንም አልገባኝም። promo code ምናምን ማለት አድርገሃል ወይስ ገና አላደረግም?
አላረኩም ገና ለማድረግ ነበር።
እሺ withdraw request የሚላል አይደል ፊት ለፊት ላይ
እሺ ከዛ የገንዘቡን መጠን ታስገባለህ እዛ ላይ ኮድ ራሱ ይሰጠሃል። አምስት digit code ነው። አንድ spelling አለው መሀል ላይ okay እሱን ኮድ ነው የምትሰጠው ለሌላ ሰው። አንተን okay።
አይደለ በ voucher code create የምታደርገው?
አዎ አዎ ልክ withdraw request እንደጠየቅከው በ voucher code ይሰጣል።
withdraw ላይ ነው የምገባው deposit ላይ አዎ አይ deposit ሳይሆን with- okay ከዛ voucher የሚለውን ነው የምመርጠው። እሺ ቻፓና ሳንቲምን ሳይሆን voucher የሚለውን okay
እምቢ ካለ መልሰህ ደውልልን፣ ችግር የለውም። እሺ እሺ እሺ እሺ፣ መልካም ምሽት።